አሎ hello፣ ጤና ይስጥልኝ sister።
እንዴት ናችሁ?
አለን ሰላም እንዴት ከረማችሁ? ሰላም ናችሁ?
ሰላም ነን። እንዴት ኖት?
አሉ መስገን ነው። ማንን ነው የማናገረው? ከሶላ site ላይ ቤት ነበረኝ እና እሺ እንደው ምን ደረሰ? ምን አለ? ምን አዲስ ነገር አለ? እንደው አላልቅ አለ አመታቶችን ፈጁ። ምን ይሻለኛል እያልኩ ነበር። ማንን እሺ፣ ነው የማናገረው?
እሺ፣ ይቅርታ አ የሚመለከቱትን ስልክ ል- ልስጠዎት። ይመቾታል።
እባክህ። እሺ፣ እሺ ማንን ብዬ ነው የማናገረው?
collection ናቸው የ- ያናግሯቸዋል።
እሺ፣ ዜሮ አንድ አንድ ስምንት
ዜሮ አንድ አንድ ስምንት ሀያ ሁለት ሀያ ሁለት ዜሮ አንድ ዜሮ አንድ ሀምሳ
ሀምሳ አ አሁን ይደውላቸው ያናግራት።
አምስት ዜሮ እሺ።
እሺ አመሰግናለሁ።
ችግር የለውም።